ጤና ይስጥልኝ ቢጂ ኢትዮጵያ ሮዳት ነኝ። ዋኮ ምን ልርዳት?
እንዴት ናችሁ? ሰላም ነው?
እግዚአብሔር ይመስገን። ዋኮ ምን ልርዳት?
እሺ ፍራውል ሆቴል ማሽን ተበላሽቶ ነበረ።
እሺ ቢጂ ይነግሩኛል?
ቢጂ ID አስራ ስምንት ዜሮ ሀያ ሁለት አስራ ስምንት ዜሮ ሀያ ሁለት
እሺ ወረቀቱ ነው ያዩት?
እ?
ከቢጫ ወረቀቱ ነበር ያዩት?
አይ ከቢጫ ወረቀቱ አይደለም።
እሺ
ፍራውል ሆቴል እሺ ወይቲን ነበር ልንገርሽ?
ምን ነበር?
አዎ ምን አሉኝ? ቲን ነበር?
ወይቲን ነበር ልንገርሽ?
አዎ ይንገሩኝ፣ ይንገሩኝ።
ሶስት ዜሮ ሀያ አምስት ሶስት ዜሮ ሀያ አምስት ሰላሳ ስድስት
ሰላሳ ስድስት አራት ዜሮ አራት
አራት ዜሮ አራት አራት አዎ እሺ መስመር ላይ ጠብቁኝ። ፍራኦል ባርና ሬስቶራንት አይደለ?
አዎ ፍራ ፍራውል አዎ ሆቴል ነው በእርግጥ አዎ እ አዳማ ላይ ነው የሚገኘው አይደለ?
አይ አዳማ አይደለም እዚህ አዲስ ቅርንጫፍ አበባ ነው።
ነው።
ሳሪስም አዳማም አለው branch እህ፣ ግን እዚህ አ- አዲስ አበባ ቡራዩ ያለው ነው። ይሄ ቡራዩ ነው።
እህ።